መሽቶ ቤት
ከአሰበ ተፈሪ Red Cross እሺ
የቤቴልም እና የሶስና account block ሆኖ
GR ላይ ነው ካይሮን ላይ ነው እ GR ነው game ኡ
አረ የ cashier ኦቹ ነው አልሰራ ያለው እሺ። የት ነው አሰበ ተፈሪ Red Cross አስር ነው በተፈሪ Red Cross አዎ።
እሺ
እም። ልዝጋው መስመር ላይ ይጠብቃችሁ።
እሺ አሰበ ተፈሪ የማን ነው የማን ያልሽ
ቤቴሌም እና ሶስና
የቤቴሌም እና ሶስና አዎ።
እሺ በቃ እሺ እንከፍተዋለን እሺ
እሺ ስራ አቁመን ቁጭ ነው ያልነው። በጣም ሰው customer በዝቷልና ቶሎ ስሩልን።
እሺ